ወይ ይሰማሻል?
እሰማለሁ።
እንትን ለቶሎ ሳይደርሽው ደብዳቤ ወገዱ ንብረቱ እ
እሱ የት ላይ ነው የሚገኘው?
መንቀሪው ነው።
አዎ ወይም ደግሞ ከደብዳ አጠቃላይ መረጃ የት ነው ያለው? መረጃዎች እኮ ማግኘት አልቻልኩ ኮምፒውተርሽ ላይ
አሀ፣ እንትኑ እንዲ በፎልደር አድርጌ ነው ሰብስቤ ያስቀመጥኩት። ዲዳ የለም ብ- ኧረ ብዙ ነገር ዲላይ ዲላይ ማለት ነው ያለው አይ ምን እንደሚል አይታወቅም። ምን ምን ብዬ
አንተ ምንድን ነው የፈለግከው? አንተ ደብዳቤ አሁን ለይኸውልሽ ይወገ- ይወገዱ እነዚህ ንብረቶች ይወገዱ ተብሎ የተጠና የለም ደብዳ የሆነ ጊዜ
እኮ ተኩረት ቀሪ ላይ ነዋ፣ ለምሳሌ- ቀሪ እየይዣለሁ የት ላይ ነው ያለ ቀሪ
እዛ እንትን ላይ ደብዳቤዎች ላይ ፈልግ።
እዛ ላይ ነው ያለ እም።
አ ግን ፋይሎችሽ ደግሞ ማግኘት አልቻልኩም።
ሰጥቼዋለሁ። እኔም ለምን ፈለግ ሰጥቼዋለሁ አ- እኮ የሆናት አሁን በአስቸኳይ በአስቸኳይ ይሄ ንብረት ይውጣ ብለው አንድ ንብረት እዚህ እንዳለ ያለ ኤሌክትሮኒክስ ይሄ ኮፒ ማሽን ምናምን
አ፣ ይወገዳል።
አዎ ይወገድ። ታርጋ ደግሞ ለወረዳ የሚሰጠው የሚሰራው ለወረዳ መሰራው አዎ እ እና ቴሌ- ስልክ የለበትም ቴሌ- እኮ ታዲያ ትንሽ ነው ያለው። አሁን ቴሌቪዥን ቴሌቪዥን ሙሉ አጥንተሻል።
አላ አላስገባውም።
ቴሌቪዥን ሙሉ ይላል። ቴሌቪዥን ሙሉ ሙሉ እዚያ ያለውበት ሙሉ አለኝ።
የእኔ ቀለምና ቀለም
እ
እ፣ ቀለምና
ተይ በቃ ተዚህ ያገኘዋለሁ ከቶሎሳው ይፈልገዋለሁ።
አ ቶሎ ሰጥቼዋለሁ።
ፋይልሽ ግን ምንድን ነው የሚለው ዲስክ እንትን ላይ ዲ- ዲሌይ ፋይል ብዙ ነው ያለው ፎልደር
ብዙ ነው ያለው፣ ግን እኔ ደብዳቤ መሰብሰብ ለብቻ ነው፣ ሌላ ነው።
ምንድን ነው የሚለው ስሙ እርሱ
ደብዳቤ ሌተር የሚል አለ ወርድ ላይ ማለት ነው።
ዋርድ ላይ አዎ
እሺ እየበላሽ ነው እንዴ?
ቆሎ እየበጣሁ
ይህ አንቺ ምን አለብሽ ማለት ገላገለሽ
ጠዋት ጠዋት መጥተው ነበር
እ እዚህ ስብሰባ።
የእኛ ሰዎች አ፣ እ፣ ይሮጣል። አሁንም አለብሽ አ፣ በቃ
በቃ አንቺ ተገላግለሽ አላስከበሽ እግዚአብሔር ገላገለሽ። እውነት በጣም ዝቅይት ነው ያልኩህ። አሁን ዋድየው ገና ጀመረልሽ አንድ አይ፣ ልትረፍ እንዳለ ያለ
አይ፣ አንተ አሁን ማድረግ ያለብህ እነዚህ ድራቢ ድራቢ ስራዎችን ወደዛ አድርግና ይህንን የተመደብክበትን ብቻ ነው መስራት ያለብህ።
መች አሉ እነዚያ ሴት አሉ ቢኖሩ ነው እኮ የሉም እኮ እነዚያ አይ እነሱ መድባቸው እናንተ ለሚወገድ ነው የሚወገድ ይለዩልህ።
ቆይሽ ቀለማን እያወይበሽ ለአይምሮ ንገረው፣
አዎ ራሱ ይዘዛቸው። እ።
እሺ እሺ